ሃ
Hello Hello ሰላም ጤና ይስጥልን Best Bet የኔ account ቤት ቤት ሰባ አንድ minus ያለኝ ነው። ብሩም አልተወደ እንዴት ነው እንደዚህ የሆነው?
ምንድን ምን ሆኖብህ ነው?
ሰባ አንድ minus ያለኝ ነው። አሁን ሰባ አንድ አለብህ አንተ ላይ ያለኝ ነው። ሰባ አንድ ብር ምን Best Bet ላይ አዎ፣ ቤት ቤት ላይ Best Bet ቁጥር ከይ ነው አይ አይደለም፣ ንገረኝ እስኪ check ላድርገው እስኪ ዜሮ ዘጠኝ አስራ አምስት አስራ አምስት አስራ ዘጠኝ አስራ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ ስልሳ ሰባት
ምን ቆረጠብኝ ነው ጥያቄ አልገባኝም።
አይ ቆረጥብኝ አይደለም አካውንቴ